ሄሎ ሄሎ፣ ጤና ይስጥልን። ፍጹም ፊዚዮቴራፒ አዎ
እ ሀዊ ይባላለሁ ከ We Plus Technology Solutions ነው የምደውለው።
እሺ ድርጅታችን We Plus Solution አዲስ እ application ይዞ ወደ ገበያ መጥቷል።
እም፣ እ በዚህ application ላይ ሀምሳ service ኦችን በአንድ ማግኘት ይቻላል እህ፣
እና እዚህ application ላይ እርሶም እ ክሊኒኮትን አስመዝግበው ለብዙ ሰዎች ተደራሽ እንዲሆኑ እድሉን አመቻችተንሎታል።
ምን ያህል ነው ክፍያው?
ምንም ክፍያ አና- አንቀበልም እሺ
እ እና እዚህ ምን የማደርገው ነገር አለ?
በዚህ ስልክ link እልክሎታለሁ።
እም፣ እ link ኡን በመጠቀም application ኡን ካወረዱ በኋላ service provider የሚለው ላይ እ register ያደርጋሉ።
እሺ
እሱን ያደርጋሉ ማለት ነው። የሚያስቸግር ነገር ካለ message በምልክሎት ስልክ ማንኛውንም ጥያቄ መጠየቅ ይችላሉ።
እሺ እማዬ፣ እሺ እሺ፣ አመሰግናለሁ።